ጤና ይስጥልኝ ቤስት ረዴት ነው የምንወጣው።
አሁን እንትን ደውዬ ነበርና የተበላ ብር ነበርና ወደ አቢሲኒያ እና ወደ ቴሌ ብር ነበር የላኩት። የቴሌው ብር ገብቶልኛል፣ የአቢሲኒያው ግን አልገባልኝም።
እሺ ባንክ ትንሽ system ስላስቸገራቸው ነው። በቻፓ አይደል ያረግከው?
አዎ ወደ ባንክ ትንሽ system ስላስቸገራቸው ነው። ዛሬ ይስተካከላል። አስተካክሎ እንደጨረሱ ይገባልሃል። እሺ ለዛ ነው።
okay። እሺ ዛሬ ልጠብቅ?
አዎ ይገባል ዛሬ።
እሺ እሺ መልካም መልካም። እሺ